ጤና ይስጥልን።
ሰላም ጤና ይስጥልን ቤት ቤት ወይዘሪት ወይዘሮ እህ፣ እንዴት ነሽ?
አለን ምን ነበረ?
ከሽሪክ ወደ ልንገርሽ ተመላሽ እሺ ንገረኝ።
አስራ ሁለት ሀያ ዘጠኝ አስራ ሁለት ሀያ ዘጠኝ ዜሮ ሶስት ስልሳ ሰባት
ዜሮ ሶስት ስልሳ ሰባት እም።
እሺ ቴሌግራም ላይ አሁን ልከልኝ ነበር።
እም።
እሺ እሺ ጨዋታዎቹን እያየኋቸው ነው።
እሺ።
ትንሽ ጠብቀኝ፣ እዛው ላይ ልክላለሁ። እሺ
ቴሌግራም ላይ በቃ ላኪልኝ። ስንበር እንዳለው list እንዳደርገው ፎቶ አንስተሽ እንትኑን አድርጊ ቀይ ምናምን ብዛቱን ንገሪኝ። እንደዚህ አሳይ ላኪልኝ።
እሺ እሺ እሺ